ሰላም እንዴት ዋልሽ?
እግዚአብሔር hello።
ይመስገን ሰላም hello። ሰላም ጤና ይስጥልኝ።
እም፣ ትናንትና ደውዬ ነበረ።
እሺ።
ቅዳሜ ነበረ ዕቃ ወጥቶ የነበረው አዎ።
ሾፌሩ መሽቷል ብሎ መልሶት ነበረ።
እሺ። ትላንት አሳውቀው ነበር።
ትናንትና አሳውቄ ለዛሬ ብላኝ ነበር፣ ግን ምንም የደረሰኝ notification ምናምን የለም። ብዙ ጊዜ ሲወጣ አሁን notification ይደርሰኛል አይደል? እንደዛ አዎ፣ የት አይነት ነበረ notification ም የለም። ፊጋ አዎ። Okay። ፊጋ ምህረት በሚለው ነው።
እም፣ አዎ Okay። አዎ፣ ዛሬ ይወጣሎታል። አዎ፣ ተሰርቷል። ፓስታ፣ oats ሳይወጡ እና ቀርተው ነው።
ሳሙና Lifebuoy፣ ሁለት አይነት ሳሙና ማለት ነው።
አዎ አዎ፣ ሳይወጡ ሲወጡ ቀርተው ነው ይደውላሉ።
ሾፌሮቹ አዎ፣ እስካሁን እንጂ ለዛሬ የሚወጣው አዎ፣ ገብቶሎታል። አዎ፣ ይደውላሉ ሲደርሱ። እሺ፣ እሺ።
እናመሰግናለን። እሺ፣ በቃ።